ንጉሴ፣ ክሪስቲያኖ ሮናልዶ ጀቹራ፣ ወጋሽ ምዕራብ
hello hello hello፣ እንዴት ዋላችሁ?
ሰላም፣ እግዚአብሔር ይመስገን።
ሰላም ናችሁ?
እግዚአብሔር ይመስገን።
አለ እ፣ ቺፕ ቺፕ ነው አይደል?
አዎ ቺፕቺፕ ነው።
ምንድን ነው እናንተ order በትክክል አልኩም እንዴ?
በጣም ይቅርታ። ምን ተበላሽቶብዎት ነው?
አዎ ተበላሽቷል። የት- ዛሬ የላካችሁ ሽንኩርት ጥሩ አይደለም።
okay፣ ስልክ ይነግሩኛል።
ዜሮ ዘጠኝ አስራ አንድ አስራ አንድ ሀምሳ ሀምሳ አርባ አንድ አርባ አንድ ሰላሳ ዘጠኝ ሰላሳ ዘጠኝ በብዙአየሁ በሚል ነው።
አዎ
እ፣ red onion B እ?
B ነበር እ?
ያዘዝኩት አይደል? እ፣ አስር ኪሎ ነው አይደል?
አ- ሀያ ኪሎ ነበር B ውን ነው ያዘዝኩት። አዎ እስከ ዛሬው ደህና ነበር። የዛሬው ነው ትንሽ ወረድ ብሏል ደረጃው።
በጣም ይቅርታ።
ደግሞ ገበያ ላይ በጣም እየቀነሰ ነው። ዋጋም አሻሽሉ እንጂ ምን ነው እንቀንስ። እሺ፣ ስንት አሁን ከእነሱ ሶስት አይነት ነው ያለው ከ
አይ ሶስት ተው ሶስተኛውን ተውት። እሺ አ፣ ሶስተኛውን ተውት። እሱ ብዙም አይደለም። ያው የሚፈልግ ይዘዝ፣ ግን እሱ ብዙም አይደለም።
አ፣ ሌላ ፓፓያ ነበረኝ order አልመጣም ዛሬ። ሌሎቹ ደርሰውኛል።
እሺ አድሚኖቹ ነበሩ አዎ እ በእንትን መሰለኝ ዜሮ ዘጠኝ አስራ አንድ ቡዜ ቡዜ በሚል አዎ ቡዜ በሚል አዎ አዎ ስ- አምስት ኪሎ አይደል አልመጣም እሱ አምስት ኪሎ አልመጣም። አዎ ስንተኛ ቀን ሆነ? አምስተኛ ቀን ሆነው በጣም ይቅርታ እሱ ነገ በአገልግሎት መረከብ ይችላሉ
ምን የሚቀር ከሆነኛ ችግር የለውም ላኩት። ግን አ፣ ኧረ አይቀርም ምናልባት እጥረት ስለነበር ይሆናል ቢሮ ውስጥ ያልመጣሉት በጣም ይቅርታ እንግዲህ እንትን በሉ አስተካክሉ።
እሺ እሺ location ኑ እሺ።
የት ነበር
እ፣ ሩፋኤል ድሮጋ ህንጻ።
በቃ እሺ አስወጣሉታለሁ እሱን ነገ ነገ ይረከባሉ እሺ እሺ እሺ መልካም እሺ
ይቺ ህንጻ እንዴት እንዴት